Hello ሰላም ጤና ይስጥልን ቤተሰቤት
account ከፍቼ ነበር password ኡ አልገባልህ ብሎኝ ነው።
register ልታደርግ ነው?
አረ የሆነ ስልክ አስገብቼ ራሴን የምፈልጉን password አስገብቼ register ኡ ግን አይነካም፣ አያደርግም። register አያደርግ አ፣ ስልክን ዘጠኝ አድርገን የጀመርከው አ
እና password capital letter፣ small letter፣ symbol እና ቁጥሮች መያዝ አለበት። ሁሉንም አድርገሃል?
ቁጥ- ቁጥር ብቻ ነው ያደረኩት እኮ።
አይ capital letter፣ small letter፣ symbol እና ቁጥሮች ነው አንድ ላይ ካልሆነ አይከፍትልህም። ስምንት digit ሲ- መሆን አለበት።
symbol symbol ደግሞ ምንድን ነው?
ይሄ ወይ የ at ምልክት አለ አይደል? ወይ ጥያቄ ምልክት፣ ማንኛውም አይነት ምልክት።
ሎ- ነጥብ ነገር ምንም ይችላል።
አዎ ጥያቄ ምልክት አለ፣ የዶላር ምልክት ወይ at ምልክት አለች አይደል?
okay እሺ፣ እሱን አንድ አድርጌ እንደሱ አይነት small አሁን ለምሳሌ መጀመሪያው ካፒታል ነው የሆነ A ባደርግ capital ኡን small ኧዋን ባደርጌ አዎ ከዛ symbol ታስገባለህ። ከዛ ቁጥሮች አድርገህ አጠቃላይ ስምንት digit ነው መሆን ያለበት።
እሺ ማማዬ እሺ እሺ አባ፣ መልካም ቀን።